ሰላም ጤና ይስጥልኝ።
ሰላም እንዴት ነሽ?
እግዚአብሔር ይመስገን። ዶን ኪቲዩብ ነው ምድርዳዎች አዎ እንትን ነበረ ህክምና ግሬው አጭር ቁጥሩ ሰጥቶ የነበረና እሺ፣ ቀርቤ የሆነ ታሪክ ነበረና እሱን ለማጋራት ፈልጌ ነበረ።
የአንድ ሰው ህይወት ላይ ታሪክ ለማጋራት ፈልገው ነው።
አ? አ? ምን አልከኝ?
የአንድ ሰው ህይወት የሚለው ፕሮግራማችን ላይ ታሪኮች ለማጋራት አ አ እሺ፣ ልመዝግቦት እና ፕሮዲሰሩ ይደውልልዎታል።
እሺ እሺ
እሺ፣ ስሞትን ማን ልበል ብስራት ብስራት እጀታ
ብስራት ማን አሉኝ?
እጀታ እጀታ እሺ፣ ብስራት ብስራት እጀታ ስልክ ቁጥሮትን ይንገሩኝ።
ዜሮ ዘጠኝ እሺ፣ አስራ ስድስት አስራ ስድስት ሀምሳ ስምንት
ሀምሳ ስምንት ሰላሳ ሰባት
እሺ፣ ሰላሳ ሶስት
እሺ፣ የት አካባቢ ነው አድራሻዎት?
ወደ እንትን ጃንሜዳ አካባቢ
እሺ፣ እሺ፣ እናመሰግናለን። እንደውልሎታለን።
እሺ አመሰግናለሁ።
እሺ፣ መልካም ቻው እሺ፣ እንዳንቺ ይመስገን።